hello ሰላም ጤና ይስጥልኝ ሴት ልጅ ጤና ይስጥልኝ ማ አብረሽ ጥላ ይኸውልሽ ለሁለት ነገር ነው የደወልኩት።
እሺ።
አንደኛ መቼም ከምትልሽ ዛሬ ይወጣል ብላችሁ የነበረ ቀዝዣ አልመጣልኝም።
እሺ
ወርደ መቼ ነበር ያዘዙት?
ሁለት ቀን ሆኖኛል እኮ የቆየ ነው። ትናንት ማታ ተደውሎሎት ነበር።
አልተደወለልኝም፣ ግን እኔ ደውዬ ነበረ ዛሬ ይወጣል ብላችሁ ነበር።
OK እሺ። በዚህ ቁጥር ነው
አዎ ስልክ ቁጥር ይንገሩኝ እስኪ።
ዜሮ ዘጠኝ አስራ አንድ አስራ አንድ ሀምሳ ሰላሳ ሶስት ሀያ ሶስት
እሺ። ምን ምን ነበር የቀረቡት?
ብዙ ነገር ነገርኩት። ሽንኩርት፣ ቲማቲም፣ ድንች፣ ጥቅል ጎመን በአራት የተዘ- የተዘዘው ነው?
በአራት አዎ።
OK እሺ።
ይዘው ካልወጡም ዛሬ
ኩኩ ነው የሚለው እሱ።
አዎ። ዛሬም ደግሞ ለእህቴ ባልደራስ አካባቢ አዝዣለሁ። የዛሬው እንኳን አዎ።
ግን ምን ሆንኩኝ መሰለሽ?
እሺ ልክ ቀይ ስር እያዘዝኩላት
እሺ ኮድ ላከልኝ። ኮድ ኮልን ሳስገባ ተሳስቼ መሰለኝ ድጋሜ ላከልኝ። ያው ሌላ ቀን እንደሚፈጠረው ማለት ነው።
እሺ ከዛን አሁንም ስትልኩ ሲመጣ አሁንም ደጋግሜ ሳስገባው ሎክ ዳረገብኝ።
አንዲት መና ሎክ ትለኛል
እስኪ ስክሪንሻት አድርገው ይልኩልኛል። ቴሌግራም ላክሉት።
ደስ ይለኛል።
እሺ አርባ አራት ዜሮ ዘጠኝ አርባ አራት እሱ ነው መሰለኝ ያለኝ ስልክ እሺ ያሉት ፔጅ አድርጊልኝ አንቺ ያለኝ ይመስለኛል። አርባ አራት ወይ በቃ መ- መጨረሻው አስራ አንድ መጨረሻው ዜሮ አራት እሺ፣ ትራንስፖርት ላይ ስለሆንኩ ነው ዜሮ አራት አዎ መጨረሻው።
ስክሪንሻት አድርገው በቃ ወይንም በዛ ደግሞ ላይ።
የግሩፓችን ቴሌግራም አለ። እኔ ቴሌ ነው የምሰራው። ግሩፕ ቴሌግራም አለ። እሱ ላይም በልቅልሽ እችላለሁ።
ኦኬ ግሩፕ እኛ ጋር ቴሌግራም አለ ማለት አዎ፣ ከእናንተ ጋር እኛ ግሩፕ ቴሌግራም አለ።
ኦኬ እኔ ስለማላየው ወይ ወደዚሁ ይላል።
አታዩም አንቺ? ኦኬ።
አዎ በቃ እና ይላክልኛል።
ይኸውልሽ ያኛው ስሽ የአራት ኦርደር እንዴት ነው አልወጣም ዛሬ?
አሁን እስካሁን አልወጣም። assigned ነው የሚለው ለምንድን ነው እናትሽ?
ስልክ ቁጥር ልስጠውት እንዴ?
የማንን?
የ driver ኡ
አዎ ደስ ይለኛል።
በቃ ልስጠውትና ስንት ሰዓት እ, እንደሚደርስ ይጠይቁት።
እሺ ለምን እስክሪብቶ አልያዝኩም? ይዛል። እሺ አሁን ስጪኝ።
ዜሮ ዘጠኝ አስራ አምስት እ ሀምሳ ስድስት እ ሰማንያ ሰማንያ ሶስት ሰማንያ አዎ ሰማንያ ሰማንያ ሶስት እሱን የያዘሉት እ, እንደወጣና እንዳልወጣ ይጠይቁት።
እሺ እማዬ አመሰግናለሁ። ያኛውን ግን screenshot አድርጌ እሺ ይላኩት።
ባርባራ ይሻላል።
ልክልሻለሁ። እሺ እሺ አመሰግናለሁ።
ቻው። እሺ።